ኮድ አለወይ ምናምን ብላት አይ product ኡ ተቀምጧል
ሄሎ ሄሎ አቤት ወንድ ናይማን መልሼ ደወልኩሎት ችግር የለውም driver ኦቹን እያወሯቸው ነበር እና የእነ ሀያት product ምናምን ቴሌ ሲያ- ሲያስቀምጡ የእርሶንም አስቀምጦሎት ነው የሄዱት እዛ okay አስቀምጠውታል አዎ ችግር የለውም አይደል እ፣ ችግር የለውም በእርግጥ ከተቀመጠ check ማድረግ አንችልም መኖሩ አለመኖሩን እንጂ አዎ እ፣ ካስቀመጡት ችግር የለውም ካገኘዋለሁ ብዬ እሺ ችግር የለውም እና ኮድ አለዎት አይደል አዎ ኮድ አለን በቃ እቃውን product ኡን check ያድርጉና ይልኩለታል እሺ እሺ በቃ እሺ እሺ እሺ እሺ ወንድም መልካም ቀን። እሺ ቻው እሺ